ጤና ይስጥልኝ አርፍቤ ረዴት ነው ባኮ መለርቶ hello ጤና ይስጥልኝ ደውዬ ነበረ ቅድም እና transaction screenshot አድርገህ ወደ ቴሌግራም ላክ ብላችሁኝ ነበረ እሺ ልከውልናል እና አይ transaction ኑ እንትን ይላል search እያደረገ display እያደረገ አይደለም እናንተ check ማድረግ አትችሉም እዛ
አሁን ለጊዜው ደንበኛችን ከደንበኞቻችን screenshot እያስላክን እየሰራን ያለ ነው። እዚህ ማለት ማለት search እያደረጋል አያወጣውም አሁን እሺ።
እንደዚህ አይነት ነገር ሲ- እ፣ ይሄ ሳንቲም ይባላል አንድ እናንተ የሚሰራ እሺ እነሱ በን- እ፣ ቀጥታ ነው የሚሰሩልን እንዴት ነው እንትኑ በዛ መጨረስ አችሉም
እኛ ደንበኛችን እ፣ አሰራራችን ይለያል። ለጊዜው screenshot እያስላክን እየሰራን ያለ ነው። ስለዚህ ወይ connection stable በሆነ ሰዓት ዋይፋይ ላይ ነው ያለሁትን እህቴ ስልሽ የኮ- search እያደረገ ምንም display እያደረገልኝ አይደለም
እሺ በዛ እናንተ control ማድረግ አችሉም ማየት አችሉም
አዎ ለጊዜው እኛ ማየት አንችልም። ደንበኛችን እዚህ screenshot ኡን ባገኙ ሰዓት ይላኩልና ለሚመለከተው አካል እናስተላልፍሉታለን።
fair አይደለም በእናትሽ ማለት እ፣ እንትን display እያደረገልኝ አይደለም
እሺ ምናልባት ወደ ወደ የሚጫወቱበት betting site ያመልክቱና ከእነሱ ወይ ወደ እኛ የሚልኩበት ም- መንገድ ካለ ከእነሱ እንቀበላለን።
እሺ ቻው